Hello Hello ሰላም ጤና ይስጥልን ቤት ቤት እሺ ስንት ብር ነበር? እ እ እሺ ቤት ቤት ቁጥር ከይ ነው? እሺ check ላድርግ ልጠብቅ። ዛሬ ነበር ያዘዝከው? እሺ check ላድርግ። አምስት አምስት ሺህ ሁለቴ ነው። እሺ ብሩክ አባዲ ነው። እሺ ኮንፊርም አድርጌልሃለሁ ይገባል። እሺ ትንሽ ጠብቀው። እሺ እሺ መልካም ቀን